hello hello፣ ጤና ይስጥልኝ ቤት ቤት
አብሮ ይስጥልኝ። withdraw አድርጌ ነበር እሺ፣ እና አልገባልኝ።
ስልክን ትነግረኛለህ አንዴ?
okay አርባ
እሺ፣ አስራ አንድ አስራ አንድ
hello፣ አርባ እሺ፣ አርባ አስራ አንድ አርባ ዘጠኝ ሰባ እሺ፣ ይቅርታ ቆይ አንድ ጊዜ።
እሺ፣
እሺ፣ አርባ አርባ አንድ አርባ አስራ አንድ እሺ፣ አርባ ዘጠኝ ሰባ ሰባ ዛሬ ነው።
አዎ አሁን ነው አስር አስር ሺህ ብር ሁለቴ እሺ፣ ወደ ቴሌ ብር ነው።
ወደ ቴሌ ብር
እሺ፣ አርባ አስራ አንድ አርባ ዘጠኝ ሰባ አይደል?
አ
እሺ፣ አሁን check አድርገው። እሺ፣ ገብቶላል ሁለት።
okay እሺ thank you እሺ፣ መልካም ምሽት።
እሺ